ትንሽ እንዴት ናቸው? አማን ነው። ከሁሉ ስፖርት ወደ ቴሌብር አካውንቴ አስራ አንድ ሺህ ብር ትናንትና ማታ transfer አድርጌ ነበር እና
እሺ
ከሁሉ ስፖርት ላይ ተቆርጧል። ቴሌብር ግን አልገባም።
ከሁሉ ስፖርት አካውንቶ ላይ ይገቡና ተቆር- እሺ።
ከ transaction history ላይ screenshot አድርገው በቴሌግራም ይላኩልን ያልገባሎትን።
እንትን transaction history ው ደግሞ አልመጣልኝ አላ ሳትከፍቶ አይሰራም።
የባንኩን ይክፈቱት፣ የባንክ transaction ኑን ይከፍታል።
እሺ እሱ ግን ይሄ እምቢ ካለኝ ምንድን ነው ሌላው አማራጭ?
ይሞክሩት፣ ደንበኛችን ይከፍታል።
እሺ ግን ሞክሬው እምቢ ብሎኛል። የምሬ ነው። እናንተ ትራንዛክሽን ሂስትሪ ትራንዛክሽን ነው የሚያሉት
ትራንዛክሽን ባንኩ history- አዎ የ- የባንኩ አይከፍትም።
እኮ ያልከፈተውን ይላኩልን በቴሌግራም።
እሺ